ምን ሆነ?
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕችፕ ነበር የምደውልዎት።
እሺ።
order አድርገው ያልመጣ item ነበሩት አይደል?
አዎ ሽንኩርት?
አዎ፣ ሽንኩርት አልመጣም።
ይቅርታ፣ በጣም warehouse ውስጥ እጥረት ስላጋጠመን ነው። ነገ ልንልክልዎት ነበር።
እሺ፣ ይቻላልናል።
እሺ፣ የት ነው ጠዋት location ኡ?
ይደርስልናል።
exact ሰዓቱን ማወቅ አይቻልም፣ ግን ጠዋት ላይ ነው የሚወጡት ትምህርት ቤት።
እሺ። ሰሜን ማዘጋጃ።
ሰሜን መዘጋጃ።
አዎ።
እሺ፣ ነገ እንልካለን። መልካም ቀን።
እሺ። ቴንክ